ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
እንዴት ሰላም ነው?
እግዚአብሔር ይመስገን።
አለን። system ተቋርጦብን እንዴት ነው የምናደርገው?
ምን ለማድረግ ፈልገው?
ከቴሌ ወደ ሁሉ ስፖርት ማስተላለፊያ system ከትላንት ጀምሮ
አይ ይሰራል እኮ check ያድርጉት። ቴሌብር አለ deposit።
ቴሌብር ላይ ግን ማስተላለፊያው ደግሞ system ኡ ተቋርጧል።
ማስተላለፊያ አ ተይዟል። እሱ system ኡ ተይዟል።
እንዴት
ከቴሌ ወደ ሁሉ ስፖርት ማስተላለፊያው አለ አለ አይደል?
እ እሱ system ኡ አይሰራም ከትላንት ጀምሮ።
አሁን እኮ check አድርገውታል ዛሬ። ቴሌብር ቅድም አዎ።
ምትላለች።
ነው እንዴ? እሺ እሺ አዎ አለ።
እሺ እናመሰግናለን።